ጤና ይስጥልኝ።
አዎ አሳድ ኖት?
አሰድ ነው። አዎ
ከአርሲ ነው የምደውልልዎት። ይሰማል ለመኛችን።
አዎ ሰማሁ።
እሺ ከአርሲ ነበር የምደውልልዎት። ረዲት እባላለሁ።
እ አዲስ የደረሰን መረጃ አለ። ምናልባት to export ላይ ስለተስተካከለ to export ን check ያድርጉ።
በአሁኑ ደሙ ተመስበት ነው።
አዎ ወደ ቱ ኤክስፖርት ተመልሷል። እዚህ
ወረቶ- ወረቶ- ወረቶ ወስበት ነው እንደዚህ።
አዎ ተመልሷል። ቼክ ያድርጉት።
አየህ። አምስት ነው።